Hello? Hello?
Hello, ጤና ይስጥልኝ።
እግዚአብሔር ይመስገን።
ከደምግ ጊዮብ አዎ ድምፅ
እንትን እ- ትምህርት ፈልጌ ነበር የዩቲዩብ እንትኑን እሺ፣ ይቻላል እ?
ይቻላል።
እንዴት ነው ክፍያው?
እ፣
እ?
ድምፅ ቀረበ። Hello
እየተቆራረጠ ነው እናቴ፣
አሁን
ይቆራረጣ። አሁን እሺ ይሰማኛል።
በአካል ቦታ የለም። ኦንላይን ነው የምልክልህ?
አ ኦንላይን ደስ ይለኛል። አዎ እ፣ ክፍለ ሀገር ስለሆንኩ
አ፣ አ ክፍለ ሀገር ስለሆንኩ ኢንተርኔት ያገኛሉ?
እ?
ኢንተርኔት ያገኛሉ?
አዎ አዎ፣ እንደ ኢንተርኔት አለ
እሺ፣ ስም አለበት።
እ፣ ስልሽ ክፍያውን ንገሪኝና እ፣ እንትን ብዬ ልንገርሽ ክፍያቸው አስራ አምስት ሺህ ነው።
እ?
አስራ አምስት ሺህ አስራ አምስት ሺህ ሙሉ
አዎ፣
አ፣ በስንት ጊዜ ነው የሚያልቀው?